ሄሎ ሄሎ አቤት እሺ ከቤት ቤት ነበር የምደውለው ደውለህ እህ ነበር አ እዛው አድርገህ ሶስት መቶ ብር ነው አይደለ አ
እሺ ገባለሁ አሁን እሺ አ
ገብቶልሃል አልገባም ገብቷል የቁጥሩን ልንገርህ የገባበትን ቁጥር
እሺ ሀያ ዘጠኝ ሰባ ሁለት አስራ አ- አንድ ሀምሳ አምስት በቃ የደወልክበት እሺ ቁጥር ማለት ነው ከገባ እሺ እሺ ገብቶልሃል check አድርገው እሺ ቴሌብር ቁጥር እሺ እሺ እሺ አባቴ ስለደወልክ እናመሰግናለን መልካም ቀን